hello ጤና ይስጥልኝ ቺፕቺፕ
hello hello ሰላም ነው።
ሰላም
እ፣ ትናንት እ፣ አዝዤ ነበረ እሺ
በሌላ ስልክ ነው።
እሺ ስልክ ይነግሩኛል check ላድርግሎት
ዘኔ ስልክ ዜሮ ዘጠኝ እሺ ሀያ ሀያ ስልሳ አራት ስልሳ አራት
ሰማን- ዘጠና አንድ እሺ ሰማንያ አምስት
ዘኒ በሚል ነው አዎ
okay እሺ ወደ ስድስት product menu ነው ያዘዛችሁት አዎ አምስቱ ግን ዛሬ ነበር የሞላሁት። ትናንት እ፣ የሞላ መስሎኝ አላየሁትም ነበር እና okay አዎ ዛሬ ዛሬ ዛሬ ተሞሉት አይወጣም ማለት ነው።
አዎ እስኪ check ላድርግሎትና አሁን እ፣ ፓፓየው ለ ካልወጡ ምናልባት ቀደም ካልወጡ አብሮ እንዲወጣልኝ ነበረ።
okay ጥቅል የመጣውን ጎመኑ ብቻ ነበር የወጣው።
okay የመጣውን ተቀብለው ሌላውን እ፣ ለነገ መሆን አይችልም
አይ አስቸኳይ ነበረ። በእናትህ ከተቻለ ዛሬ እስኪ ካልተቻለ ሁሉም አንድ ላይ እንዲሆን okay እሺ vendor ኦቹ ከተቻለ ዛሬ accept ይበናል።
እሞክርሎታለሁ ያው vendor ኦቹ accept ስላላረጉት ነው አዎ ገና አላረጉትም።
አዎ፣ እስኪ እሞክርሎታለሁ እሺ ቻልኩት እሺ በምን ልወቅ?
እ፣ ደውሎ ይጠይቁኝ መልሰው እስኪ እሺ ከስንት ደቂቃ ባለው?
ሰላሳ ምናምን እሺ እሺ እሺ መልካም